hello
hello
hello እንደምን አላችሁ? ችፕችፕ ነው አይደል?
አዎ ችፕችፕ ነው። ልክ ነው።
እንደምን አለ? አይ የሆነ እቃ order አድርገን ዛሬ የመጣ ብዙም ጥሩ አይነት አይደለም። ምንድን ነው ተቀየራችሁ ልልህ ነው።
okay በጣም ይቅርታ። ምን ሆኖ እና ቲማቲሙም ቲማቲሙም በጣም ወጪ ያለው ሽንኩርቱም፣ እኔ ደግሞ እዚህ ለስራ ነው የምፈልገው እና እሺ በጣም ሽንኩርቱም ደቋል። አንደኛ ደረጃ ብዬ ያዘዝኩት ቲማቲሙም ወጪ ነበረው።
okay driver ኡ ከ- ከእርሱ አካባቢ ርቅ- ርቋል? አዎ አዎ ሄደዋል። እኔ ደግሞ ወጣ ብዬ ነበር እና ሌላ መንገድ ላይ ሳገኘው ነበር ተደዋውለም የሰጠሁት ኮዱንም ምናምኑንም okay አዎ። አሁን እሱ አጠገቦት ቢኖር መመለስ ይችሉ ነበረ።
እም።
ሙሉ አይ product ለሌላ ጊዜም ካስተካከላችሁ ጥሩ። እኛ በየቀኑ እያዘዝን መቶ ሀያ ምን ምን በእውነት አስተካክሉት።
እሺ እናስተካክላለን።
ብዙ ነው ደግሞ በጣም order የምናረገው እኮ እና አሁን ወ- አዎ።
መቶ ወጥቶ የሚጣል ከሆነ ምን ትርጉም አለው? ለነጋዴ ደግሞ መቼም ይገባቸዋል ቢያንስ አ- አዎ ልክ እ?
ነው። አዎ ልክ እና ነው።
ብዙ ነገር ነው የወጣው ያለው። እስኪ አሁን ወደዛ እየሄድኩ ነው ላየው። ለነገሩ ግን ይስተካከል፣ በጣም እሺ አስተካክሉት።
እናስተካክላለን።
ተቀይራችኋል፣ እየተቀየራችሁ መጥታችኋል እ በጣም ይቅርታ እናስተካክላለን።
እሺ እሺ እሺ መልካም ቀን።